ከነገዶች
ሰላም
ሽንግ ይኖራችሁ
ጄቱ
በዳሽንግ በሚል ዳሽን ጅላል ምን የለም ኤክስ አዎ።
ሰቨንቲ ስላሴስ ኤክሰለንት ዋና ስንት ፐርሰንት?
ሰባ percent cash ሰላሳ percent ባንክ አዎ እናመቻቻለን።
የትኛው አድራሻችሁ ነው ማለት አሁን ፓስተር ፓስተር።
ያለው ቦታ ነበር እዛ ነው ያለው። አዎ እሺ እሺ እናቴ
እሺ